ሄሎ ሄሎ ሀሚድ መልጋ ሄሎ
ሄሎ አይሰማም?
ይሰማል ይሰማል።
እሺ ምን ልርዳ ወንድም?
እንትን የ withdraw request ልኬ አ አ፣ እስካሁን ሀያ አራት ሰዓት አለፈው እስካሁን ምንም አልገባም
በሀያ አራት ሰዓት ውስጥ ይመለሳል ተብለ ነበር እ?
ተብለ ነበር እንደዛ።
አይ በ Chapa በ Chapa እንትን ይላል
ወደ ባንክ ነው withdraw ያደረከው?
አ okay፣ ወደ ባንክ ከሆነ ትንሽ ይቆይብሃል። የባንክ system እያስቸገረ ስለሆነ አ ትንሽ ይቆያል። ለዛ ነው የቆየብህ እስካሁን።
እኔ ተጠብቀው አ አ አ ነገ probably ይስተካከልልሃል።
እስከ ስንት ቀን
እስከ ነገ ነገ ጠብቅና ደውልልህ ካልገባ።
እሺ እሺ እሺ